ሄሎ ሄሎ ጤና ይስጥልኝ።
አቤት፣ ሰላም ነው?
እግዚአብሔር ይመስገን። ከፍሊንግ ስቶን ነበር የደወልኩሎት።
እሺ፣ እሺ፣ ሰላም ነው?
አለን እግዚአብሔር ይመስገን። ወደ Okay።
ቢሮ እመጣለሁ ብለው እ- ነበር።
እ- እ?
ወደ ቢሮ እመጣለሁ ብለው ነበረ።
ኦይ፣ እሺ። አሁን እ፣ እስከ ስንት ሰዓት ነው የምትሰሩት?
እስከ 11 ሰዓት አለን።
በቃ እመጣለሁ፣ አሁን እመጣለሁ።
እሺ በቃ ደውል እመጣለሁ።
ተጠፋቡ።
ንገርሽ ያለበት አይደለ? እንትኑ ጋር ኮሪያ ጋር ነው ሆስፒታሉ?
ከኮሪያ ወደ ቦሌ ሆምስ የምታስወጣ ቀጭን መንገድ አለች።
ወደ ቦሌ ሆም።
አዎ አዎ።
እሺ፣ እሺ፣ እሺ። እዛ ካ እንትኑ ይታያል ማስታወቂያው ወይ ህንጻው ላይ?
ማስታወቂያው ይታያል። ወደ ታች ሲወርዱ እሺ፣ ዓለም ነጋራጅን አለፍ እንዳሉ ነጭ ህንጻ አለች። ፍሊንግ ስቶን እሺ፣ እሺ። Thank you። እሺ፣ አመሰግናለሁ። እሺ፣ እሺ።